ጤና ይስጥልኝ ከስፖርት በኩል ልታወት
hello
hello hello ሁሉ ስፖርት ነው።
አዎ ሁሉ ስፖርት ነው። ምን ልር okay የሆነ ሁለት ሺህ በልች በልቼ ነበር በኦንላይን እሺ
እና ወደ ቴሌብር ስልከው ከሱ ከሱ ተቀንሷል፣ ግን አልገባም ወደ ቴሌብር ቴሌግራም ላይ ልከውልን ነበር።
ቴሌግራም እም፣
ምኑ ልከውልን ነበር screenshot አድርገው
ቴሌግራም አላኩልኝ።
እሺ ቴሌግራም ላይ ይላኩልን screenshot አድርገው ቴ- ቴ- የሁሉ ስፖርት ላይ ምን ያ- transaction የሚል አለ። እሱ ውስጥ ገብተው አዎ ያስተላለፉበትን screenshot አድርገው ይላኩልን።
okay ሳስተላልፎ ያሳያል እንዴ?
አዎ transaction ዝም- history ውስጥ ይቀመጣል
okay ዝም ብሎ ነው የቀነሰው ግን
እኮ transaction history ውስጥ ይቀመጣል። እዛ ውስጥ ገብተው history?
screenshot አድርገው ይላኩ። አዎ ትራ- okay እዛ ሁሉ ስፖርት ውስጥ አዎ
እሺ
የቴሌግራም አካውንታችን ያውቁታል።
ኧረ አላውቀውም።
እሺ የጥያቄ ምልክቱ ጋር ያገኙታል home ላይ ሲገቡ።
እሺ እሺ እሺ